ሄሎ ሄሎ
ወይ እንትን ሰማንያ ሶስት ሰባ ስምንት ማለት ነው ከየኛ የያዝከው አዎ አዎ እሱ ካስተመሩ ስልክ አንስቷል። ደውልለት እሺ።
አዎ ከእሷ ጋር ተገናኝቻለሁ። ግን ሌላው ደግሞ ሰማንያ ሶስት አንዱ እምቢ አለኝ። ሄሎ እንደውም አስ- እቺ እንትን ሲሉልን ደውልልሃለሁ እሺ።
አቤት ሰማንያ ሶስት ዘጠና አንድ ሄሎ ወይ አሳውቀንልሃል ኦኬ ሲመልሱልን እደውልልሃለሁ እሱን እሺ እሺ እሺ እሺ